ጤና ይስጥልኝ ኢትዮጵያ ብር ምርት ለማቀርብ አኩም ለዶ ጤና ይስጥልኝ አሁን ያዋራኋችሁ ልጅ ነበር ማለት ነው።
ከየት ወዴት ነበረ?
አቡዳቢ ከኢትዮጵያ ብር ሙክልክ እንዳለው ላይ ገረሳ ቴሌግራም ላይ ቴሌግራም ላይ ልኬዋለሁ
አናገር
ልኬዋለሁ ያየሁት ነው። ካቹ የሚለው ቴሌግራም ነው አይደለ?
አቶ ወይዘሮ አ ኦኬ አንተ ወይዘሮ ምናምን ሲል አንቺ ነው። ስለዚህ እንዴት ላድርግ? ከፍዬ ላስገባና ልላክልህ ወይስ ምን ተሻለ?
የሚቀንስ እስካሁን ባለው ግን የለም። ሌላ እያየሁት ነበረ እንደውም እንዳጋጣሚ አሁን
አሁን እስከ ማታ ቡኩ አይለቅም። እኔ እስከ ማታ ብንጠብቅ አይ ሀያ አራት ሰዓት ነው።
እ? እ?
በሀያ አራት ሰዓት ውስጥ መክፈል ይችላሉ።